ሚካኤል ስል ማርማራ ለዋፌ ውደድ የእውነት ነው በምልጃ ተርፌ ማር ሚካኤል ንበል ማር ሚካኤል ንበል ማር ሚካኤል ንበል ማር ሚካኤል ንበል ባርከ አሳደከኝ በቅኔ በዜማ መዝሙር አልሰስት አባቴ ላንተማ